ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከ ChipChip ነበር ምደውልልዎ።
እሺ
እ ChipChip ን እየተጠቀሙ ነው አቤት፣ አይደል?
እ?
ChipChip ን እየተጠቀሙ ነው?
ልክ ነው። አዎ እሺ፣ አንድ ጥያቄዎችን ልጠይቅዎት ነበረ።
እሺ።
እ ChipChip ላይ ያሉት ልምድ እንዴት ነው? አጠቃላይ ስራው?
እንግዲህ አሁን እ አንድ ሳምንት ምናምን በፊት ይመስለኛል የመጡት። በእሱ ተመዝግበን አንድ ዙር አምጥተውልናል። ጥሩ ነው እንትኑ አገልግሎቱ አሪፍ ነው።
አንድ ዙር ነው የመጣልዎት።
አ-
እሺ፣ customer service ኣችንንስ እንዴት ያዩታል?
ጥሩ ነው በጣም
ሄሎ አቤት
ሄሎ፣ ይሰማል ይሰማኛል
አይሰማም?
ይሰማል ይሰማል።
እሺ፣ customer service ኣችንንስ እንዴት ጥሩ ያዩታል?
ጥሩ ነው ጥሩ ነው
ጥሩ ነው።
ና
እሺ፣ app ኡን ሲጠቀሙ እንዴት ነው? ቀላል ነው?
እሱን እንትን አላረኩትም active አድርጌ እንትን ካላደረጉትም Okay። እሺ በእያንዳንዱ ምርት ላይ ተዋል።
እህ። ሄሎ ሄሎ አቤት
አይሰማም?
ይሰማል አሁን ይሰማል።